ಏನು
हेलो
ಸರ್ ಅಂತ ಏನೋ ಸರ್ मेरा नाम सुनने मुन्ना थी
दी सॉरी राम सुन्ना जागरी मिस्टर ይሄ እሸቱ ስልክ ነው እንዴ?
አዎ
እን- ምን ይሰማል?
እንደው እሸቱን ፈልጌው ነበረ እባክሽን።
ጉዳዮች ነበር እማዬ
እ አሞኝ ትንሽ እንዲያው ቢረዳኝ እንኳ ብዬ እሸቱን ፈልጌው ነበር። ታገናኛለሽ እንዴ?
እ፣ ኮሜዲያን እሸቱ personal ስልክ የለውም
እና እኔ በምን አስተላልፍልዎት በምን ታገናኛለሽ ታዲያ?
እኔ አስተላልፍልዎታለሁ እሺ?
ታስተላልፊልኛለሽ?
ስሞት ማን ይባላል? አዎ
አየሁ ከበደ ይባላለሁኝ። Hello
ወይ እየጻፍኩ ነው እማዬ እሺ የእኔ እናት
ስልክ ቁጥር ላይ ዜሮ ዘጠኝ ስልክ ቁጥር ይሄኛው ቁጥር ነው ዜሮ ዘጠኝ ሀያ ሶስት ላይ ጽሑፍ የያዘው ይሄንን የደወሉበትን አዎ ይሄ ነው የእኔ እናት። ይሄንን ያዥውና የካንሰር ታማሚ ነኝ እባክሽ እንደው በአስቸኳይ ታገ- ታገናኛለሽ እንዴ?
አድራሻው ሴት ነው እማዬ
ቀጨኔ መድኃኔዓለም ቤተ ክርስቲያኑ አለፍ ብሎ መብራት ኃይል የሚባለው አካባቢ ወፍጮ ቤቱ ጋር
እሺ ከኛ የህክምና አገልግሎት ነው የሚፈልጉት
አዎ የህክምና ነው። የካንሰር ታማሚ ነኝ። ህክምና ነው የህክምና ነው የፈለግኩት የኔ እናት። እንደው እባክሽን እስኪ አገናኝኝ፣ እርጂኝ እባክሽን።
እሺ እኔ ለሚመለከተው አካል እኔ አስተላልፍልዎታለሁ እሺ እሺ ስለደወሉ እናመሰግናለን መልስ ያምጣል እሺ፣ አመሰግናለሁ።
እሺ